No. No. ሰላም. ሰላም. ጤና ይስጥልኝ።
አብሮሽ ባንክ
ሳይፌሉ ሁለት ሺህ አንድ ሞዴል ነው።
አዎ ሁለት ሺህ አንድ ሁለት ሺህ አንድ ነው። ሁለት ሺህ ሁለት ነው ያለው።
አዎ
እሺ አንድ ነጥብ ስድስት cash ነው።
አዎ cash ባንክም ይመቻችለታል። እስከ አራት መቶ ሺህ ምናምን cash ይወጣለታል።
አራት መቶ ሺህ ባንክ ተመቻችቶለት ሌላውን cash ማለት ነው።
አዎ ሌላውን cash
የለጠፈ ነው ያለጠፈ ነው
የለጠፈ ነው እንጂ መሬት የለጠፈ ነው።
አዎ በቃ እሺ። የት ነው አካባቢያችሁ?
ፓስተር አደባባይ ፓስተር አደባባይ።
አዎ እሺ እሺ። እናመሰግናለን።